ጤና ይስጥልኝ ይስጥልኝ
አብሮ ስንመሰበት ገንዘብ withdraw አድርጌ አልገባልኝም እስካሁን እንዴት ነው?
መቼ ነበረ?
ዛሬ ጠዋት Best Bet ስልክ ቁጥር የደወልክበት ነው?
አይደለም ንገረኝ ቁጥሩን።
ሰባት አስራ ሁለት
ሰባት አስራ ሁለት
ዘጠና አራት
እሺ
ሰላሳ ስምንት ዜሮ ሰባት
ቅድም ደውለህልኝ ነበር አይደል?
አዎ ደውዬ ነበር ከአንድ አዎ፣ ሰዓት አስ- በኋላ አሳውቄልህ ነበር እኮ ለቻፓ
እና አልገባ ምንም ምላሽ አላገኘሁም። ማለት በ- በቅርቡ credited ይደረጋል የሚል ምላሽ ነው እንጂ ያገኘሁት
አ?
በቅርቡ ይገባል የሚል ምላሽ ነው ከቻፓዎች ያገኘሁት እና ትንሽ ታገሳቸው እሺ።
እሺ እሺ እሺ እንዲገባ መልካም አድርጊ ቀን። ትንሽ በዝቶባቸው ነው transaction፣ ለዛ ነው